ጤና ይስጥልኝ ዋሽንግተን
hello አቤት
እ ሰላም ነው? ዋሽንግተን ዋሽንግተን diagnosis center ነው አይደለ?
አዎ
እ CT scan brain CT scan ለመነሳት ነበረ አለ እንዴ ዛሬ ቦታ?
ይኖረናል። አዎ CT scan አለ።
እ ስንት ነው brain? እ እሺ ልንገርሽ፣ brain CT scan ሁለት ሺህ አምስት መቶ ነው ብዛት ብሬን ኮንትራት።
እሺ። አዎ without contrast ነው።
አዎ
እሺ። እና ውጤት ዛሬ ይደርሳል እንዴ?
ይደርሳል ውጤት ዛሬ።
እ
ቆይ እስኪ አንዴ ወይ መልሰን እንዳውልልሽ እሺ እሺ።
brain